ጤና ይስጥልኝ ከቢጃ ኢትዮጵያ ነበር የምደውልልዎት።
ቤት
አሁን ደውለውልኝ ነበረ draft አልመጣልኝም ብለው አስመዝግበው ነበር።
እሺ አዎ አዎ
እሺ ይቅርታ ስሞትን ልቀበሎት?
እሺ ነግሬያታለሁ እኮ
አንድ ጊዜ system ስ- ስለተቋረጠ አልመዘገበውም ለዛ ነው ይቅርታ።
እሺ ደረከታት ወደማ ይበቃለ ወይ እሺ
ምን አሉኝ?
ከፈለኝ ከፈለኝ
ምን አሉኝ ደንበኛችን ከፈለኝ ከፈለኝ
ደንበኛችን ይሰማታል መስመር ላይ ናት?
ከፈለኝ አይሰማም ከፈለኝ ከፈለኝ እሺ አዎ
ከፈለኝ ማ
ዘየዳ ዘየደ እሺ እሺ ደንበኛችን እናመሰግናለን